ሄሎ ሄሎ፣ ሰላም ነው አለን ልርዳክ።
አለን። aviator ኡ ምንድን ነው እሱ? እንትን ሲሆን የሚበላ ሲሆን ያስገባል። መጫወት ስትፈልጊ page time out ይላል። ምንድን ነው?
ምን connection ችግር ነው?
ኧረ ምንም connection አይደለ። connection ኡ ሰላም ነው።
እሺ የሚሄድ ላይ ሲሆን time out ይልሻል፣ ስትመድቢ ማለት ነው።
እሺ የሚፈልገው ላይ ደግሞ ይቀበልሻል። እ ስትመድቢ time out ረጅም ሰዓት time out time out ይልሻል፣ ዝም ብሎ ሳያስገባ ማለት ነው።
okay እ ልክ ደግሞ login ሲልሽ ደግሞ የሆነ ዜሮ ዜሮ የሚወጣ ላይ ምናምን ነው login የሚቀበለው። ምን ሆነ? እንትኑ application ኡ ችግር አለው ወይስ ምንድን ነው እኔ እንጃ እስካሁን ምንም ችግር አጋጠመን ያለን ሰው የለም፣ ግን che- check እናደርገዋለን እስቲ።
እንዴ? አብዛኛው እኮ የምንጫወተው እኮ ነው። አስተያየት እኮ ነው ይሄ።
ሌላ አንተ ላይ ብቻ አይደለም እንደዚህ የሆነው?
ማ- አብዛኛው ሁላችን አሁን የምንጫወተው እንዳለ ማለት ነው።
እሺ ሁላችንንም ሎጋ time out ይለናል። ስትመድቢ ማለት ነው time out ይላል። ስን- time out time out ይላል። ከዛ ደግሞ የሚቀበልሽ ላይ ደግሞ ይወጣል።
okay በቃ እሺ፣ አሳውቅልሃለሁ። እሺ check እናደርገዋለን።
እሺ እሺ አባ መልካም ምሽት።